ማፈደቂ አስተዳሎ ከስባተ በእንተ ጸላዬ ከመትን ስቶ ለጸላኤም ወለገባይ
ከሚጠቡ አንደበት ቅኔ ፈሰሰለት ከሚጠቡ አንደበት ቅኔ ፈሰሰለት ገና ያፍራል ጠላት በዜማው ሰራዊት ገና ያፍራል ጠላት በዜማው ሰራዊት ከሚጠቡ አንደበት ቅኔ ፈሰሰለት ከሚጠቡ አንደበት ቅኔ ፈሰሰለት ገና ያፍራል ጠላት በዜማው ሰራዊት ገና ያፍራል ጠላት በዜማው ሰራዊት ሐናና ቀያፋ ልባቸው ቢከፋ ስለ ፍቅሯ ዘፋ ምስጋናሽ ተፋ። በቢታንያ ላይ ያዘምር አደንቃይ አደንቀው መታበይ ገብሯል ባህያ ላይ ዘንባባን አንጥፎ ፍጥረት ፊቱ ረግፎ የሚያመልከው ቅዱስ በሉ